hello ጤና ይስጥልኝ Best Bet
አዎ ያሁን ልጁ ነኝ የደወልኩት ስለቋረጠብኝ ነው አ ተቋረጠ እኮ ሶስት መቶ ብር ነው አይደለ
አንድ ሺህ ብር እ
አንድ ሺህ ብር ነው የደወልኩት ባ- ከዛኛው ባለፈው እኔ ለማስገባት ፈልጌ ሁለት መቶ ገባ አሉኝ ግን አልገባልኝ ገናኝ እስኪ ስልክ ሁለቱ- ቁጥር Best Bet እሺ ሁለት ቦታ ነበረ ከዛኛው በፊት ሁለት መቶ እኔ እንዲጫወት አስገብቼ አልገባ አለ እሺ ከ- ከእንደገና የሁለተኛው ቀን ማታ እኔ withdraw አልኩት በቴሌብር ላይ አልገባም
አሁን የ- የትኛው ነው ያልገባል አንድ ሺው ነው አንድ ሺህም ሁለት መቶም
እኮ አንድ አይነት ስልክ ነው ስልኩ
አዎ ይሄ ስልክ ነው ዜሮ ዘጠኝ ሰላሳ አራት አርባ Best Bet account የከፈትክበት ስልክ አ- አዎ ይሄ ነው
እሺ ንገረኝ
ዜሮ ዘጠኝ ሰላሳ አራት
ዜሮ ዘጠኝ ሰላሳ አራት አርባ አራት እሺ
ስልሳ ሁለት
ስልሳ ሁለት ሀያ ሶስት
መች ነው ቀኑ
እ ቀኑ መች ነው ቀኑ
ከትናንት ወደ ማታ ነው
ያው ብታው ተሸክመሽ ነው። ቀረብሽ።
አ
እሺ፣ እያየሁት ነው። እሺ
እሺ
አንድ ሺህ ብር ነው።
አ
እ አንድ ሺህ ብር እ pending ላይ ነው ያለው አባና
አ እስቲ እኛ ለሳንቲሞች ያሳውቀናል እየተስተካከለ ነው ያለው።
አ maybe ግን እስቲ አንተም ደውላላቸው ጠይቃቸው። እሺ ስልክ ልስጥህ
እሺ ዘጠና ሶስት ስልሳ
ዘ- እ ዘጠና ሶስት ስልሳ ላይ ደውልላቸውና አ pending ላይ ነው አንድ ሺህ ብር አልገባልኝም በላቸው። እሺ
እሺ ከ- ከዛኛው በፊት አ- አ- አንድ መቶ በራ እሱ ሚዜቹን የለኝም ግን ሁለት መቶ ደግሞ ሚዜቹን አለ እሱ ይኸው እንደ- አልገባም።
እሱም በሳንቲም ነው የሞከርከው?
አዎ እኔ ለማስገባት ፈልጌ
መቼ ነው እሱ ቀኑ?
ከዛኛው ማታ በፊት ነው።
ከአንድ በፊት ማለት በሰላሳ ማለት ነው።
አዎ እሺ
እ ሰ- ሀያ ዘጠኙ ነው መሰለኝ።
በያዘኝ።
አገኘ
ቆይ አንዴ እየፈለግኩት
አንድ መቶ ሹም የዘቹን ድሬስ ያርኩት ምንም ነው ግን ሁለት መቶ እ ደግሞ ገባልኝ አላየሁም ግን እ ምንም አልገባም።
እሺ እሺ ቆይ አንዴ ላገኘውና እነግርሃለሁ። እሺ ሁለት መቶ ብር ነው።
አዎ
በምንድን ነው የሞከርከው? እሱን በቻፓ
አዎ ማየቶቹን ልኬው ከዛ ከዛኛው በፊት እንደዛ እምቢ ብሎ ሁለት መቶም ከዛ በኋላ አስገቡልኝ። ከዛ ሌላ ሲያስገባ እንደዛው ያዘ። እሱ ነው የበቃ የመሰሉት ያዝ- አግባ እና አንዱ ይሄ ሁለት መቶ ብሩ በቻፓ ነው በሀያ ዘጠኝ ማለት
አዎ ነው። እሺ እሱን ደግሞ ምን አድርገህ መሰለህ እ።
የቻፓን ስልክ ልስጥህ እንዲያዝና
እሺ ደውልላቸውና ሁለት መቶ ብር በላቸው። እሺ
እሺ ዜሮ ዘጠኝ ስልሳ
እሺ ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት
አርባ ሁለት ሰባ ሁለት ሺ አለኝ። እሺ እሺ አባ እሺ